ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ዊን ባክ ለመጫወት ፈልጌ ነበር።
ምን ለማድረግ ዊን ባክ ጌሞች
ይሄ የቴሌቪን ጌሙን
አ አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚላለ፣ ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
እ፣ ከተጫወትኩ በኋላስ እ፣ እንዴት ነው?
የ- ሽልማት ካገኙ game ኡ ላይ ይነግሮታል፣ message ይገባሎታል ለእኛም እኛም እ።
system ላይ ማየት እንችላለን።
እ፣ በ- ባሸነፍኳቸው game ኦች እ፣ እንትን ነው የሚሽ- ሽልማት የማገኘው?
አ እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርዶች ሊያገኙ ይችላሉ።
ከስንት እ፣ game ኦች በኋላ ነው እንደዛ የምናገኝ?
እንደ ድ- ድሎን ይሞ- ትኬት አለ በሚ- ባገኙት ትኬቶች እድሎትን ሲሞክሩ ሊያገኙ ይችላሉ እና ባገኘ- ጥያቄና መልስ ደግሞ ተጫውተው ካሸነፉ እ፣ ትኬት ነው የሚሸልሙት። በሚሸልሙት ትኬቶች እርስዎ እድሎትን መሞከር ነው።
እህ፣ እሺ፣ እሺ፣ እሺ እሺ፣ አመሰግናለሁ።
ችግር የለም።